ጤና ይስጥልኝ ሁሉ ስፖርት ባክዎ ምን ልርዳዎት?
ቴሌ ብር ለምንድን ነው ብር deposit ማድረግ አልቻልንም?
አዎ system እያስተካከልን ስለሆነ ነው። deposit ከፈለጉ ሌላ መንገድ አለ። ወደ እኛ deposit ያድርጉና እኛ deposit እናደርግልዎታለን።
ወዴት ነው deposit ማድረገው?
ያዙ የቴሌግራም የቴሌ ብር ስልክ ቁጥራችንን
ትነግሪኛለሽ ታዲያ?
ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ ሁለት አዎ ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
ስድስት አዎ በዚህ ያስገቡና
ይህ ዜሮ ዜሮ የሚባል ነገር አለ?
እ?
እነዚህ ዜሮ ዜሮ የሚባል ነገር ዝም ብሎ ቀጥታ ቁም ላይ ብቻ ነው።
ድምፆት በጣም ርቆብኛል ደንበኛችን።
ቴሌ ብራችን ሌላ ቁጥር የለውም። በቃ ዘጠና ዘጠኝ ሰላሳ ሁለት ብሎ የሚቀጥል ቁጥር ዜሮ ነው።
ዘጠኝ ዜሮ ዘጠኝ ሰላሳ ሁለት
አዎ ነው እንዴ? እሺ አዎ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ስሙ ደግሞ ፍትሀ አምላክ ማርዬ
ፍትሐ አምላክ ማርዬ ከዛ እሱ ውስጥ ካስገቡ በኋላ
አዎ hello እሱ አዎ፣ ውስጥ ገባኝ።
ካስገቡ በኋላ screenshot ማድረግ አለቦት። screenshot ኡን የሁሉ አዎ።
ስፖርት ስልክ ቁጥሮንና ሙሉ ስሞን አድርገው ቴሌግራማችን ላይ ይላኩ። የቴሌግራም ስልክ ቁ- ስልካችንን ያውቁታል?
አላውቅም።
ዜሮ ዘጠኝ ሰባ ስምንት ያዙ
እሺ አስራ ስድስት
ስድስት
ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት አዎ
እሺ፣ አመሰግናለሁ።
እሺ